ጤና ይስጥልኝ። ሄሎ ቪዛ አለም ነኝ። ባክዎት ምን አይነት የጉዞ መረጃ ልስጥዎት?
የቱርክ ኤምባሲ እንትን ፈልጌ ነበር ኢሜይሉን።
OK፣ አንድ ደንበኛችን መስመር ላይ ጠብቁን።
እሺ እሺ።
ይሄን ያዘው። ጉሬን ጨረሱ። ኧረ
ደንበኛችን መስመር ላይ ኖት?
አ
እሺ እ ይጻፉ። እሺ A እሺ እሺ A dot
dot T U N
T U N N dot እ አዲስ እ
at
እሺ
ETH
እሺ
I N ET
I N E T dot ET
እሺ ይሄ ነው?
አዎ ይሄ ነው።
ልንገርሽ ድጋሜ እንዴ እሺ እሺ A እሺ dot ነው ያልሽ ከዛ አዎ አዎ ከዛ T U N እሺ dot እሺ አዲስ እሺ at OK ETH
እሺ I N E T እሺ dot ET አዎ ልክ ነው ደንበኛችን።
እሺ እሺ፣ አመሰግናለሁ እሺ ሄሎ ቪዛ ስለደወልን እናመሰግናለን። መልካም ቀን ደንበኛችን።
ለሁላችንም።
እሺ